ሄሎ ሄሎ አቤት መልሼ የደወልኩኝ ከ shift እሺ የ driver ኡን አውርቼው ነበር እና አሀ መኪና ተበላሽቶብኛል እየሄድኩኝ አይደለም ብሏል። warehouse manager ኡ ጋር ደውዬለት አሀ ቅያሬ መኪና ካለ እልካለሁ ብሎኛል። እስኪ ጠብቁ ትንሽ። ከስራ ቦታ ነው ይመጣላችሁ?
አዎ፣ ስራ ቦታ ነው ይመጣለን።
okay። እስከ ስንት ሰዓት ነው የምትኖሩት እዛ አካባቢ?
እስከ ስምንት ተኩል ወይ ዘጠኝ
okay። እስኪ ምናልባት ላሳውቀውና አዲስ ነገር ካለ አሳውቆታለሁ ለእርሱ።
okay። ግን የሚደርሰን out out ሆኗል ለ delivery
አዎ
okay። እሺ በቃ አሳውቁን።
እሺ፣ እሺ አሳውቆታለሁ። እሺ፣ እሺ እሺ እሺ መልካም።
ኦኬ።